hello ጤና ይስጥልን Best Bet
እሺ ሰላም ነው። ብር withdrawal አድርጌ እምቢ ብሎኝ ነው አሁን።
በዚህ ስልክ ቁጥር ነው።
አይ ስልኩን ልንገርህ፣ ዜሮ ዘጠኝ ሰባ ዘጠኝ
እሺ አንዴ ጠብቁ። ንገሩኛለሽ
ሰባ ዘጠኝ ዘጠና ስምንት ዜሮ ዘጠኝ ሰባ ዘጠኝ ዘጠና ስምንት እሺ
ዘጠና አንድ ሰባ ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ ዘጠና ስምንት ዘጠና አንድ ሰባ ዘጠኝ አዎ
ስንት ብር ነበር ወጪ ያደረጉት?
ሶስት ሺህ ብር
በ SantimPay ን ያዘዙት?
እም?
በ SantimPay ን ያዘዙት?
በመጨረሻው ነው ያልኩት።
እሺ ስልክ ቁጥር በ- በዚህ ነው የሚገባው የቴሌብር account ዎ ላይ አዎ አዎ ዜሮ ዘጠኝ ሰባ ዘጠኝ ዘጠና ስምንት ዘጠና አንድ ሰባ ዘጠኝ አዎ
confirm አድርገንሎታል። ይጠብቁ።
እሺ፣ እሺ ስለደወሉ እናመሰግናለን። መልካም ማታ።